የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ አሳየኝ እሳይ እሳየኝ አሳየኝ ዛሬ መሳየኝ ነገ መሳየኝ ሀገሬ መሳየኝ ፍሬዋ ቀለቤ እሰይ እሰይ እሰይ አየሯ ሽታዬ እሰይ እሰይ እሰይ የማይቆረቁረኝ እሰይ እሰይ እሰይ ምድሯ መኝታዬ እሰይ እሰይ እሰይ ዘርቻ ያጨድኩባት ባጌጥ ያማርኩባት ወግ ማድረግ ሲሳይን ጥጋብ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ ክብሬ ናት ሀገሬ ቤቴ ናት I like the touch of coffee. I like, I like አሞራ ይጥራኝ አይቀኝ አይቀኝ ለምን የትምለው ደግ አይቀኝ አይቀኝ የአገር ያፈር ይብላኝ አይቀኝ አይቀኝ እስቲ ነፍስ አውቄ አይቀኝ አይቀኝ ራሴን ልጠይቅ አይቀኝ አይቀኝ ቀኒካት የአገሬ አይቀኝ Ai, ai, ai, que o teve de caipa የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ እሰየ እሰይ እሰየ እሰየ ዛሬ መሰየ ነገ መሰየ ሀገሬ መየ ጸጋ ተንሰራቶ እሰይ እሰይ እሰይ ጸንቶ ያጽናናኛል እሰይ እሰይ እሰይ የምኮራበትን እሰይ እሰይ እሰይ ውብ አገር ሰጥቶኛል እሰይ እሰይ እሰይ የትም ዞሮ መግቢያ ማረፊያ ጎጆዬ መኩራሪያ ጋሻ ናት ዳግም መመኪያዬ ልዩ መታወቂያ የደም መለያዬ ዛሬም ነገም ሁሌም ልበል ኢትዮጵያዬ ልበል ኢትዮጵያዬ ሃይ ሃይ ልታጀበው ሃይ ሃይ ሃይ ሃይ አሞራው አይጥራኝ ሃይ ሃይ ሃይ ሃይ ለምን የሰለው ደግ ሃይ ሃይ ሃይ ሃይ የአገር ያፈር ይብላኝ ሃይ ሃይ ሃይ ሃይ እስቲ ነፍስ አውቄ ሃይ ሃይ ሃይ ሃይ ራሴን ልጠይቅ ሃይ ሃይ ሃይ ሃይ ቀሪካም የአገሬ ሃይ ሃይ ሃይ ሃይ ከህይወቴ የሚልቅ ሃይ ሃይ Thank you.